ጎበዝ እኮ ናት እሷ ማርያምን ጎበዝ ናት ደግሞ እኮ በጣም
አሎ ሰላም ጤና ይስጥልን ከቪዛ ኢትዮጵያ ጥሪ ማዕከል ነው የምንደውለው እሺ እሺ አሁን ደውለውልን ነበረ አዎ ልክ ነህ ተመዝግቦ ተላልፏል አለ ስንት ሰዓት ነው?
ተመዝግቧል እህ እስቲ ስንት ሰዓት ላይ ነው
እ አራት ሰዓት ከሰላሳ ዘጠኝ ሀያ ጉዳይ ለአምስት
አራት ሰዓት ከሰላሳ ዘጠኝ ማለት ስንት ሰዓት ዘጠኝ ሰዓት ማለት አራት ሰዓት ከሰላሳ አስር ሰዓት ከሰላሳ ዘጠኝ ማለት ነው እዚህ ጋር በሰዓቱ በፈረንጅ አስር ሰዓት ከሰላሳ ዘጠኝ አ በእኛ ደግሞ አራት ሰዓት ከሰላሳ ዘጠኝ ተመዝግቦ ተላልፏል
በቃ ቆይ አገኘሁት እሺ አመሰግናለሁ እግዚአብሔር ይስጥልኝ